Hello
ጤና ይስጥልኝ።
ጤና ይስጥልኝ። አዎ ቆይ Hello እንትን ከቴሌብር ወደ ቫሙስ ብር እንትን ብዬ ነበር እና በቴሌግራም ላክልኝ ብላችሁ ስልክ ቁጥር ሰጣችሁ ልኬ ነበር።
እሺ ማን በሚል ስም ነው የላኩልን?
አብዱ ሙባረክ።
እሺ ቴሌግራም ላይ እንደዛ ነው የሚለው ስሞት አ የሚለው አ
እሺ በዚህ ቁጥር ነበር ይስተካከል።
የተመዘገቡት።
አ ይተላለፍልሃል ብለሽ ቆየሽብኝ ቆየብኝ።
እሺ እያየን ነው ስንኛችን ትንሽ መስመር ይጠብቁኝ።
እ እሺ እያየን መስመር ላይ ነው እዚህ ጋር እንደሚያሳየኝ እ፣ ጉዳዩ ተላልፎሉ እየተሰራ ትንሽ ይታገሱ።
እኮ አሁን እዚህ ውስጥ ተስተካክሎ እናሳውቀውታለን።
እ እ?
ተስተካክሎ እንዳለቀኝ አናሳውቀውታለን። ለባለሙያዎቹ አስተላልፈናል።
ስለዚህ አሁን ልዝጋው ነው ወይስ ምንድን ነው?
ምን አሉ?
በቃ እዚሁ መስመር ላይ ልጠብቅሽ ወይስ ምንድን ነው?
የሰማው ወደ ቴሌ ወደ ቴሌ ብር ነው የሚተላለፈው ወደ ማ- ቫሙስ ነው ነው የምልሽ።
ይቅርታ ድምፆስ እየተቆራረጠ እየተሰማን አይደለም። እኔ የሰማው ወደ ወደ ቴሌ ብር ነው ወደ ቫሙስ ነው የሚመለሰው።
Hello፣ መስመር ላይ ያሉ Hello ይሰማል? Hello Hello የኛ ድምፅ ይሰማውታል? ደንበኛችን ይሰማል? አዎ ይሰማል፣ እሺ አሁን ይሰማል።
ይሰማል።
እናንተ የእናንተ ይሰማል፣ የእኔ አይሰማም።
አሁን ይሰማል።
ወደ ቴሌ ብር ነው ወደ ቫሙስ ነው የሚተላለፈው ነው የምልሽ።
ወደ ቫሞስ ነው የሚገባው።
እኮ አልገባም። ይኸው እኔ ወላሂ ወላሂ እኔ እስካሁን አልገባም።
እሺ እ፣ ትንሽ ይታገሱን። የባለሙያዎቹ ለማስተካከል እየሰሩ ነው።
እሺ እሺ
መስመር ላይ ያሉ